ከዛ
hello
ጤና ይስጥልኝ።
አብሮ ይስጥልን።
ከቢጃ ኢትዮጵያ ነበር ምደውልሎት አሴ ማከፋፈያ።
አዎ
እ፣ ሰሞኑን የቢጃ አዲስ የቢጃ መለያ ቁጥር text አድርገን ነበር። ደርሶታል ደንበኞች?
እም፣ አይ አልደረሰኝም።
ካልደረሶት ልነግሮት ነው የያዙ
እሺ
ሀምሳ አንድ ስልሳ አምስት
ሀምሳ አንድ ስልሳ አምስት
አስራ ዘጠኝ ዘጠና አምስት
አስራ ዘጠኝ ዘጠና አምስት
አ
እሺ ይዘዋል።
እ አዎ፣ አገልግሎት ሲፈልጉ ይሄን የቢጃ መለያ ቁጥር ይዘው ወደኛ እ፣ አገልግሎት ሲፈልጉ ይሄን የበ- የቢጃ መለያ ቁጥር ይዘው ይደውሉልን።
እሺ እሺ እናት አመሰግናለሁ።
ሰማንያ ስድስት ሰባ ሰባት ላይ ማለት ነው።
እሺ እናት አመሰግናለሁ።